hello
አስተር
ሰላም ጤና ይስጥልን። ቤተሰቤ ምን ነበር አባችሁ?
sister ትናንትና ጀምሮ እስካሁን አልገባልኝም። ከቤት ቤት ወደ account
ወዴት account ነው? ወዴት ዳሽን account ባንክ እ ዳሽን account ወደ ዳሽን ስንት ብር ነው?
አራት ሺህ ብር እ እ እ?
አራት ሺህ ብር አራት ሺህ ብር አዎ።
እሺ።
እስከ ትናንትና እስከ ዛሬ አልገባልኝም።
የቤተሰቤ ቁጥርህን ንገረኝ።
ይሄኛው ነው አስር ቤቱ ነው።
የደወልክበት ነው?
አዎ እሺ። ሐምድ እስከ ዘጠኝ መቼ ነበር ያረካው? ትላንትና ነው?
አዎ
እሺ። እዚህ ጋር እኮ አያሳየኝም። የመቼ ነው?
ትናንትን ያለው እንትን እንደውም ትናንትም አልነበረም ማታ ዘጠኝ ሰዓት ለሆነ በቃ today ሲሆን ነዋ ከአስራ ሁለት ሰዓት በኋላ እንትን ነው አይደለም።
ቀኑ መቼ ነው? ትላንት ነው? ከትላንት ወዲያ ነው?
ትላንትና ትላንትና በቃ ትላንትና ትላንትና ከሆነ እዚህ ጋር ምንም ያሳየኝ ነገር የለም። አራት ሺህ ብር
እነዛ ማ- ምሽት ማለት ነው። በምሽት ነው ወደዛ ውስድ ያደረኩት።
ቀኑን ንገረኝ ስምንት ሰዓት በትክክል አባት።
ቀን
እሺ እሺ፣ አንድ ጠ- እሺ፣ ጠብቀኝ። እሺ፣ አንዴ እሺ አራት ሺህ ብር አለ ግን ምንድን ነው ከትላንት ወዲያ ነው። እሺ አዎ አሳ- አሁን ማታ ያው አስራ ሁለት ሰዓት በኋላ አይ።
እንትን ነው አይደለም።
ሰይድ ሙሳ ነው አይደለ?
አዎ አለ process ላይ ነው። እሺ ከቻፓ ወደ ባንክ ሲሆን ትንሽ process ሲያደርግ ስለሚቆይ ነው። እሺ ኧረ ከዚህ በፊት እንደዚህ ለቻፓዎች አልነበረም።
አሳውቀናል። አዎ ልክ ነህ። አንዳንዴ ነው እንደዚህ የሚፈጠረው። ያንተ ብቻ አይደለም። እሺ የብዙ ሰው ነው። ከትላንት እሺ።
ጀምሮ አልገባላቸውም። ለዛ ነው አሳውቀናል፣ እያስተካከልን ነው ብለዋል ቻፓዎች። እሺ እሺ ይገባላል ወደዚህ ወዳዘዝክበት account።
እሺ ችግር የለውም። ትንሽ ጠብቅ። እሺ እሺ እሺ እሺ። እናመሰግናለን።
I love you።
እሺ እሺ